tenis ነው
ሄዶ አሪሰል እንትን ከቄ ብር ላይ ማስገባት አይቻልም እንዴ?
አው ለጊዜው እየተስተካከለ ነው። አይቻልም ለጊዜው ዲፖዚት ነው ዊዝድሮ ነው የፈለጉት እ ዲፖዚት ነው ዊዝድሮ ነው የፈለጉት ምን አሉ?
ዲፖዚት
deposit ከሆነ እኔ ስልክ ቁጥር ሰጡትና በዛ ስልክ ቁጥር deposit አድርገው እኛ እናስገባሉታለን።
በቃ እና አሁን ትልኪልኛለሽ ነው
ዜሮ ዘጠኝ ሰባ ዜሮ ዘጠኝ ሰላሳ ሁለት ያዙ ስልክ
ያዝ ነዋ ስልክ ተይዝን ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት በዚህ ስልክ ፍትህ አምላክ ማርዬ ነው የሚባለው።
እሺ እ፣ ከዛ በኋላ እ፣ ካስገቡ በኋላ ደግሞ screenshot አድርገው ቴሌግራም ላይ ይላኩልን። ቴሌግራማችንን ያውቁታል።
አይቼ ቢባል አላውቅም።
እሺ ያዙ ዜሮ ዘጠኝ ሰባ ስምንት ዝም ብለሽ አታስገቢልኝም? እኔ ታስገባኝ
አይ እ፣ መላክ አለቦት።
ግዴታ
አዎ ግዴታ ነው።
እሺ፣ ነገር ይሄ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ያስገቡበትን ደረሰኝ መላክ አለቦት። እሺ ደንበኛችን
እኮ screenshot አድርጌ እልክልሻለሁ።
አዎ የሁሉ ስፖርት ስልክና ሙሉ ስሞትንም አብረው ይላኩ።
እሺ። ምን ምን የሁሉ ስፖርት ስልክና ሙሉ ስም የተከፈተበትም ማለት ነው።
አዎ
እሺ
እሺ